በሰላም ጤና ይስጥልን። በሽት ቤት
እንትኑ እየሰራልን ነበረ።
ምን
ምንም እንትን አያሳየኝም፣ አይመጣም። እንትኑ የጨዋታዎች እንትኖች ዝርዝሮች ምናምን ጨዋታ ነው የማይመጣው?
እም፣
ምን ይልሃል ጨዋታውን ስትከፍተው?
ስከፍተው ምንም ነገር የለውም። በቃ search ብቻ ነው የሚያደርገው።
ነጭ ነው የሚሆነው ወይስ search ያደርጋል?
ነጭ ነጭ ብቻ ነጭ። እሺ፣ ቆይ አንዴ። ኳስ ነው አይደለ?
አዎ፣ ኳስ
እየሰራ ነው ግን
ምን-
እስኪ refresh አድርገው። እኛ ጋር እየሰራ ነው ያለው።
አዎ፣ ከቅድም ከመ- ከመጀመሪያው ጀምሮ እየሰራልኝ አልነበረም። ለዛ
እስኪ refresh ታደርገዋለህ አንዴ?
እሺ፣ እሺ።
እሺ